ሄሎ ጤና ይስጥልኝ ታዲላ አምቡላንስ
ቅቤ
አብሮ ይስጥልን።
እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን።
ሰላም ነሽ? እንዴት ነሽ?
እግዚአብሔር ይመስገን።
ደህና ነሽ?
እዚህ እግዚአብሔር ይመስገን።
ሄሎ
ምን ልርዳ?
አይሰ- አይሰማም?
ሄሎ ምን ልርዳክ?
ተመልሽ፣ ደህና ነሽ?
ምን አልከኝ?
እንዴት ነሽ?
ይሄ ስልክ የመንግስት ስልክ ነው። እባክህን ምን ልርዳክ?
ኧረ ሙሉ እያልሽ ነው ወይስ ብንድር ነው? እኔ ወንድምሽ እኮ ነው።
ምን አሉኝ?
እኔ ዋና ጎሸንጎ ነኝ። ሲስተር
እሺ በዚህ ስልክ የደወሉት ምን ፈልገው ነው?
አይ፣ እና በቀደም እኔ ቀደም ብዬ በሁለት ሺህ አስራ አራት እሚ እየሰማ ነው።
ይሰማኛል። ሄሎ
አዎ
እሺ አራት ቅርብትን ለአለቃ ያስተላልፋለሁ። እባክዎትን መስመር ላይ ጠብቁ።
እሺ፣
ሄሎ ስልኬ ምን አልሽኝ?
ሄሎ ሄሎ ሄሎ
አይሰማም።
ምንድን ነው የምትፈልገው?
ልትፈልግ ነው?
እም
በቃ
ታደረላክልኝ ታደረላክልኝ።
ታዲያ ታዲያ እኔ እሺ በቃ እሺ፣ ካደረላክልኝ ትንሽ ጠብቀኝ።
ኧረ ካደረላክልኝ
ሄሎ ማለት ስንት ነው የምትፈልገው? ባለ መቶ ነው ባለ ሀምሳ ነው የምትፈልገው?
ባለ የመጣ እኮ ላክልኝ አባቴ የመቶ ይሻላል።
እ?
አካውንትን ላክልኝ። እሺ እሺ ያዝ
text text text አድርግ። message ጻፍ።
text አድርግልኝ አይ message message በ message ነው። account ን account የንግድ ባንክ እና ያ
እና ግልን ባለ አስራ አምስት ሀያ ላክልኝና እገብልሃለሁ ገቢ ወይ እነግርሃለሁ አይ አካውንትን ላክ። አካውንትን ላክ። አካውንትን ስትልክ ይገባልሃል በአካውንት
እና ብር ባለ አስራ ባለ አስራ አምስት ላክልኝ አባቴ ተካፍለውን ካለበት ይቅርታ እንጂ እሺ እሺ። አትረብሽ አትረብሸኝ። እኔ ካርድ አስገባልሃለሁ።
አረ እኔ ያለ ብር ምን ይቅርታ እንጂ ካልፈልግ ያካፍለውን ይቅርታ አባቴዋ እሺ በዚህ ልክልሃለሁ፣ ግን ሁለተኛ እንዳትደውል እሺ።
ኧረ ኧረ ችግ- ኧረ እንደውልልኝ የእኔ አባት የእኔ በቃ እንደውልልኝ ዛሬ ላክልኝ እሺ፣ በቃ ባለ መቶ ብር ካርድ አሁን አስገባልሃለሁ።
አባት እሺ
እሺ ቻው።